እየተደወለ
እሺ calling ብሎ ሆኖ calling ይልሃል ከነሳ በኋላ አለ
አሁን የቆጠር
እሺ calling ኡም calling ኡም ጠፍቶ normal ሆኖ ማለት ነው hello በል
hello hello hello hello አይሰማ ኤርሞ- earphone ኑ active ነው አዎ
እም፣ ምንም የለም አይ ምንም የለም እ፣ ድምፅህ እየተሰማኝ አይደለም hello እ፣ ግን እዚህም እዚህም ተነስቷል አርባ አምስት ሰከንድ ሆነ አርባ ሰባት ሀምሳ ሊሆን አረ
አርባ ነው የሚለው እስኪ የኔ የእንትኑንም የጠበቅኩበትንም waiting ኡን ከቶ ሊሆን ይችላል so ስለዚህ outgoing call አድርግ እስኪ ወደ እኔ ቁጥር ልንገ